hello ጤና ይስጥልኝ ቤስት ቤት ቃል ኪዳን ምን ልርዳዎት?
እንድን ሀምሳ ብሩን አልገባም እስካሁን
ምን አሉኝ?
ሀምሳ ብሩን አልገባም። deposit deposit ነው።
አ እሺ deposit message ኡን ልከውልናል ቴሌግራም ላይ።
አሁን አስር ደቂቃ አሁን ሀያ ደቂቃ ይደርሳል።
ምን አሉኝ?
ሀያ ደቂቃ ደርሰኛል። አሁን መግቢያ ምን
ሀያ ደቂቃ በፊት ነበር። አሁን እኮ እሺ deposit message ኡን ይላኩልን ቴሌግራም ላይ።
እሺ እሺ